መፈለግ welcome to the club ዘመን ይሁንልሽ። አሜን በል። Hello ጤና ይስጥልኝ።
አሎ ይስጥልን።
እ፣ ተቋረጠ አይደለ? እያወራን እ፣ okay እ፣ ጆሮ ጌጦች order አድርገሽ ነበረ አይደለ? ኦንላይን
እ?
ጆሮ ጌጦች ኦርደር አድርገሽ ነበር ኦንላይን።
ስማ
ምን አልሽኝ?
ስማ ማነው ስም ገሌ ስም አግኝተዋል?
አዎ እ፣ ሜላት በሚል ነው ያስገባሽ አይደል? ሜላት በሚል ነው ያስገባሽ አይደል?
እ?
ሜላት በሚል ስም ነው አይደል ያስገባሽው?
አይ አላስገባሁም። ተሳስ አለበት
Okay ሜላት አይደለሽ?
አይደለም። አዎ
Okay እሺ በቃ ይቅርታ።
እሺ፣ ችግር የለም።
እሺ።